Hello, daar is Alim Chapar.
ኧረ
Hello?
አዎ ሶማሌ የለም
ሶማልኛ የለም አማርኛ ወይ እንግሊዝኛ ከቻሉ እናስተናግዶት።
እሺ በስፒች
እንዴት ነበር? ምን እንስጠው እ?
በስፒች ነው ሶስት መቶ አገባ ተወለድ መልኩ
ሌላው
ኦ
አሽ አጠገቦት ወይ ሌላ አማርኛ ወይ እንግሊዝኛ የሚችል ሰው የለም?
ሶስት መቶ በስፒች
ከዚች ነው ዊዝድሮ ነው ያደረጉት።
አዎ ውጀት ነው አዎ እ?
አዎ ምንድን ነው ያደረጉት? ዲፖዚት ሶስት ነው ሶስት መቶ በስፒች አዎ በስፒች ዊዝድሮ በምን ባንክ አዎ።
ነው? ትብብር ነው? ሲቢ ነው?
አዎ
በምን ምን?
ገባ ውጅ ነው ገባ እ?
ውጅ ነው ዊዝድሮ እኮ በቴሌ ብር ነው አዎ ብር ነው ገባ በቴሌ ብር። እሺ የቴሌ ብር ስልክ ቁጥሮት ሌላ
ኦ ኦ የቴሌ ብር ስልክ ቁጥር ይስጡኝ።
እ የቴሌ ብር
የሰሌ ብር
የቴሌ ብር ስልክ ቁጥር ይንገሩኝ።
ስንት ቁጥር ይሄ ስንት ቁጥር
በዚህ በደወሉት ነው አዎ
የደወሉት ቴሌ ቴሌ ብር አለው።
አዎ እ
እዚህ በደወሉት ምንም አይነት withdraw አልመጣም። እሺ ወደኛ ስለዚህ ቤት ቤት ይደውሉት።
እሺ